ይስጥልን በስልዶ
በ voucher የሆነ ብር አውጥቼ ነበረ እሺ መቀበል አልቻልኩም እና ወደ account ለመመለስ step ኡን ነግራችሁ ነበር ደውዬ ቅድም።
እሺ
ወደ request እንትን ያደረግኩት ሰኞ በአስራ ስምንት ነው እሺ December አስራ ስምንት ነው።
እሺ አሁን መልሼ ላወጣው ስል እዛ ጋር ሄደ history ውስጥ ገብታ አለችኝ።
እልክ በ voucher ያወጣኸው በአስራ ስምንት ነው።
አ እሺ ቴሌግራም አለህ?
እ ቴሌግራም ትጠቀማለህ?
አ
እሺ እዛ ላይ ስልክ ልንገርህና እዛ ላይ hi በለኝ process ኡን ልክልሃለሁ በፎቶ ማለት ነው። እሱን process እያየህ ወደ ቤት ቤት ትመልሰዋለህ።
እሺ
እሺ የቤት ቤት ስልክ ልንገርህ አ ንገረኝ ያዝ
ዜሮ ዘጠኝ ዜሮ ሶስት
እሺ
አርባ አራት
እሺ ሰላሳ ሰባት አርባ ሰባት
አየሽ እሺ እሺ እዛ ላይ hi በለኝ step ልክልሃለሁ ወደ ቤት ቤት ትመልሰዋለህ። ግን ድጋሚ ውጭ መሆን አይችልም።
አይችልም ግን የምጫወትበታለሁ። አ ምን ችግር አለው?
በቃ ችግር የለም። እሺ እንዳረክ ብዬ ነው። እሺ መልካም እሺ መልካም ቀን